hello ጤና ይስጥልን ChipChip
order አድርገን ነበር ባለፈው ጎን እሺ
አልመጣም።
መቼ ነበር order ያደረጉት ሮብ ዕለት እና message ደርሶናል።
message delivered የሚል message ደርሶ የሮብ እስካሁን አልመጣም አልመጣም።
በ member ነው ለግማሾቹ ለግማሾቹ ደርሷል፣ ለግማ ለእኛ group አልደረሰም።
እርስዎ ነበሩ create ያደረጉት ወይስ member ላይ ነው join ያሉት
ባለሙያዎቻችሁ መጥተው ነው create ያደረጉት።
OK sales ኦቹ ነበር order ያደረጉሎት አዎ፣ እነሱ ናቸው መጥተው order ያደረጉት።
በዚህ አሁን በደወሉልኝ ስልክ ቁጥር ነው ወይስ በሌላ ነው
አሁን ንገሪያት order የተደረገበት
ኮዱን ነው ቁጥሩን ነው ኮድ ነው የሚነገረው ወይም ስልክ ቁጥሮትን የእኔ በዚህም ተደርጓል። አምስት ሰዎች ለአምስት ሰዎች አንድ ላይ ነው የተደረገው።
ዜሮ ዘጠኝ አስር ዜሮ አራት አስራ አንድ ሰማንያ አራት አንድ የእንትን ዜሮ ዘጠኝ አስር አስራ አንድ ሰማንያ አራት ነው ያሉት
ዜሮ ዘጠኝ አስር እሺ ዜሮ አራት አስራ አንድ ሰማንያ አራት አዲሱ የድንቀይ ስንት ነገር ዜሮ ዘጠኝ ሀያ ስድስት ሀምሳ አንድ ስልሳ ሶስት ዜሮ አምስት እሺ መንበረ ላይ ነው ጥቅል ጎመን ነበር ያዘዛችሁት አዎ አዎ
እሺ ይሄኛው አልተቀበሉም order ኡ አጠቃላይ አዎ፣ የሰው አምስት ኪሎ አልተቀበልንም።
የት ነበር location ኑ
የእናንተ ሄደው ኬርቆስ ክፍለ ከተማ ጀራ የእናንተ ቢሮ አለ አይደል?
አዎ ልክ ነው እዚያ አካባቢ ነን። ኬርቆስ ክፍለ ከተማ ውስጥ ነው የምንሰራው።
OK እሺ ይሄንን ለነገ ላስገባሎት ነገ መረከብ ይችላሉ
ነገ ይቻላል።
በቃ እሺ ነገ እንልክሎታለን እሺ እሺ መልካም ቀን